Absolut. ሄሎ ሄሎ ሄሎ ጤና ይስጥልን Best Bet
አ ትናንትና bet አድርጌ ነበረ በዚህ ስልክ በተመዘገበ ቁጥር ማለት ነው።
እሺ ከዛ ሁለት መቶ ነበረ እንትን የበላሁት ግን አልተደረገም እንትኑ እሱ
ምንድ- ምንድን ነው የበላኸው?
እ live ነው።
OK እሺ cashier code ይዘሃል or ደግሞ ቴሌ- ተ- ticket ID
እ ticket ID አላየሁት አላውቅም።
ማለት አላስኩም።
ይችላል አልያዝከው?
ደግሜ ልደውል አዎ እሱን ያዝልኝና ከቻልክ ደግሞ cashier ኮዷን እሺ፣ ከታች ያለችዋን ከጨዋታዎቹ ስር ያለችዋን እሷን ንገረኝ።
እ እ እ እንደዛ አይደለም live ነው account ላይ ነው።
ገብቶኛል። አዎ አለው ticket ID ከላይ አለው።
OK እሺ click አድርግና ደውልልኝ። እሺ እሺ